ለመቼ ጉልበቴ የሚቆጥበው ፍጹሙን ኃይሌን አንስቼ የማልታየው ምን አለኝና የቴጄ ሳፈስዋለው ኢየሱስ ሆኖ ካልታየ ክብሬ ምንድነው? ምንድነው ክብሬ ምንድነው ክብሬ ይዋረድ እንጂ ይታየው ዛሬ ምንድነው ክብሬ ምንድነው ክብሬ ይዋረድ እንጂ ይታየው ዛሬ እርሱ ራሱን አሳልፎ ስለኔ ከሰጠ ሁሉን ነገር ሊያደርግልኝ ተስፋን ካስጨበጠ ዘመኔን ለእርሱ ባስገዛ ምን አለበት ታዲያ? ማን ደግሞ ከቶስ ሊበጀኝ? ይቅርብኝ ወዲያ ይቅርብኝ ወዲያ ሞቶ የመውጋህ ሴት አለ እሰይ ድል ሆነሃል። በማይፈታ ማህተም በስር ተዘግተሃል። በአንተ ላይ ስልጣን አግኝቼ ያለ ፍርሃት ስጋት አለሁኝ ባዳነኝ በእርሱ በአምላኬ ብርታት በአምላኬ ብርታት እኮ ለመቼ ጉልበቴ የሚቆጥበው ፍጹሙን ኃይሌን አንስቼ የማልታየው ምን አለኝና የቴጄ ሳፈስዋለው ኢየሱስ ሆኖ ካልታየ ክብሬ ምንድነው? ምንድነው ክብሬ ምንድነው ክብሬ ይዋረድ እንጂ ይታየው ዛሬ ምንድነው ክብሬ ምንድነው ክብሬ ይዋረድ እንጂ ይታየው ዛሬ በዓመታት መካከል ስራውን እንዲፈጽም መስዋዕት አድርጌ ራሴን ብሰጥ አልቆጭም። ያበጀኝ የእጆቹ ስራ ነኝና የጌታዬ ተማርኳል ልቤ በሙሉ ሆኖዋል ምርጫዬ ሆኖዋል ምርጫዬ አላንገራግርም እኔስ ለእርሱ ለመገዛት ያለኝን ሁሉ ለማድረግ በጸጋው ኃይል ብርታት በፍጹም ፈቃድ ከራሴ ከከፍታ ቦታ ወረድ ላለሁኝ ዛሬ ከዙፋኔ ዋልታ ከዙፋኔ ዋልታ